hello hello
አቤት ሰላም ጤና ይስጥልን ተመስገን
አዎ ነኝ።
ከዊፕላስ ነበር ምደውለው የእኛን application አውርደህ ነበር
አዎ አዎ ነበር።
ለአሽከርካሪነት ነው ወይስ ለተጠቃሚነት?
አይ ተጠቅሜ ነበር።
okay እሺ እርስ የተመዘገቡት ዊፕላስ solution provider የሚለው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ ግልጽ የሆነ ነገር ማግኘት አልቻሉም።
አዎ እሺ ለመጠቀም
ዊ ዊፕላስ solution user የምትል አለች እዛው Play Store ላይ ግልጽ የሆነ የምንሰጣቸው አገልግሎቶች ምን ምን እንደሆኑ የተቀመጠበት ከሶስት መቶ ሀምሳ በላይ game ያለው እንዲሁም አሸናፊ የምታደርግ referral code ያለበት ማለት ነው። ለጓደኞቹ invite ባደረጉ ቁጥር እኛ ጋር እየታሰበሉት እየተያዘሉት ይሄዳል። እሷን አውርደው register እንዲያደርጉ ለማለት ነው። አመሰግናለሁ። እሺ መልካም የስራ ቀን።